ሰላም አይሰማም ሄሎ ይሰማሻል በጣም ይጮሃል የሆነ ድምጽ ከኋላሽ ሄሎ ሄሎ እሺ የሚሰማሽ ከሆነ ይሰማኛል አዎ እንትን ኮርስ አይቼ ነበር የደወልኩት ያለሽበት ቦታ ግን አሁን ነው ምንም የአንቺ ድምፅ አይሰማም የእንትኑ ድምፅ የሚሰማው ሄሎ ዞር ማለት ትችያለሽ ካለሽበት ነው እ
አዳራሽ ውስጥ ነው ያለነው
ስንት ሰዓት ልደውልልሽ አስር ሰዓት ሄሎ